hello ጤና ይስጥልኝ ችብችብ hello እንዴት ዋልሽ? መልሼ የደወልኩ አንቺን ያናገርኩሽ አሁን።
አዎ አዎ
እሺ ምን መሰለሽ እዚህ ከዲስኮ ሆስፒታል ነው የምሰራው እና እሺ
application ኑ ሲጭኑልን ከን- የእናንተ ሰዎች ነበሩ መጥተው እዚህ የጫኑልን okay sales ኦች ናቸው
እና password የሰጠኝ password ጠፋብኝ። አሁን በስልኬ በሌላ ስልክ ገብቼ እንትን ለማድረግ አልተቸ- ተቸገርኩኝ።
እም።
በራሱ ስልክ ነበረ የከፈተልኝ በራሱ ስልክን የከፈተሉት እ
ስለዚህ እንደ አዲስ ያውርዱታ አፕሩድ በራሴ ስ- በ- የኔን ስልክ ተጠቅሞ ስልክ ላይ ነው እንትን ያደረገው የከፈተው የነበረው እና password የሰጠኝ password ጠፋብኝ።
እሺ ስለ ግን በእርሶ ስልክ ነው አይደለ order ያደረጉት
በዚህ ስልክ እ በእርሶ ቀፎ ነው ወይስ በሱ ነው በሱ ቀፎ ነው።
በሱ ቀፎ ነው እም።
እ፣ እርሶ በእርሶ ስልክ order ማድረግ አይችሉም
እኮ እንደዛ ላደርግ ፈልጌ already exist ነው የሚለው ስልኬ ላይ password ኡን ደግሞ ማወቅ አልቻልኩም። ቁጥሩ already exist ያደረገ ነው እና password አዎ።
ይጠይቅ ይፈልጋል አይደለ?
አዎ፣ አዎ፣ ልክ ፓስዋርድ ነው።
እ፣ ማወቅ አልቻልኩኝም።
okay እሺ check አድርጌ መልሼ ልደውልልዎት በዚህ ስልክ ቁጥር ነው አይደል አዎ፣ አዎ።
እሺ እሺ ኦኬ።